ልርዳው እንደምን ስለ ሰላም ነው ሰላም ልርዳው
አለን ወደ ጃባ ብሪጅ ከቴሌ ብሪጅ እና ትራንስ ስለት ይወስዳል ብድ ነው እሺ፣ ለኛ ይላኩልን ዲፖዚት ሜሴጁን ከቴሌ ብር ሁለት ሜሴጅ አለ አይደል? ከቴሌ ብር ከቴሌ ብሪጅ ናመጥ ለማመጣት ወደ ጃባ ብናስገባ አይ፣ ጫወታው አይገባም፣ እነሱ ላይ ይቀራል እ
እሺ ዲፖዚት ሜሴጁን ቴሌግራም ላይ ላኩልን። ከቴሌ ብር ያገኙት ሜሴጅ አለ አይደለ?
ቴሌ ብር ካወጅቼ ወደ ጃባ ጃባ የሚለው ጫንኩና ወደ እንደገና ቴሌ ብር የሚለው ቁጥር አስገባ የሚል አስገብቼ እየሰኩር አስገባ ይላል። በቃ ይገባል። ምንም አይመለስም። እኔ ብቻ አይደለም አራት ሰው ነን፣ አራታችን ጫፍ ጫፍ ብቻ ገባኝ። ቴሌ ብር የላከሉት message አለ አይደለ?
ወደ ቴሌ ብር የላኩ ማለት አሁን አሁን ቴሌ ብር የላከሉት message አለ እሱ message ለእኛ ቴሌግራም ላይ ላኩልን።
ይሄ message በዋትስአፕ ላኪ፣ ቴሌግራም ቴሌግራም ላይ
እዛ ያለ ቀረ message ላኪ፣
እ message ኡን ይላኩልን። አዎ አዎ።
በምን በምን በዚህ ይሄ አለው ዋትስአፕ አይ ዜሮ ዘጠኝ ዜሮ ሶስት
ኦኬ ውድ እስከ ውድ ታይትል ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት ምን በምን ልጻፈው? ባስቤ ይላኩልን ቴሌግራም ላይ
በዚህ በዚህ ቴሌግራም ነው ብላኩ።
አዎ ቴሌግራም ላይ ላኩልን ሜሴጁን።
እሺ እሺ እሺ መልካም ቀን። እሺ እሺ